ሄሎ
አቤት ጤና ይስጥልኝ።
እግዚአብሔር ይመስገን አብሮ ይስጥልኝ።
ምን ልታዘዝ?
ትዬዋ የሞላሁት ብር እየተወሰደብኝ በጣም ተቸግሬ።
እሺ እንደዚህ አድርጊ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውይና ስድስት ቁጥር ነች።
እ እስቲ ቆይ ትዬዋ እንዴ እሺ ንገሪኝ እስቲ።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ መጀመሪያ ትደውያለሽ።
ኮኮብ
ኮከብ ዘጠኝ ሰማንያ አምስት
እ እሺ ከዛ ስድስት ቁጥር ንኪ።
ኮኮብ ዘጠኝ ሰማንያ አምስት መሰላል ነው የምጫነው።
አ
እሺ ከዛ ስድስትን አ እሺ
እሞ- እንደሱ አድርጊና እምቢ ካለሽ መልሰሽ ደውይ።
እሺ ቤጌ
ኮከብ ዘጠኝ ሰማንያ አምስት
እሺ